Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምደውልዎት።
ኦኬ።
ቺፕቺፕን እየተጠቀሙ ነው አሁን ላይ?
አይ አይደለም።
Okay። ስለ service ኣችን complain ካሉት ለመቀበል ነበር የደወልኩት።
አይ የለኝም። app ኡ እምቢ ስላለኝ ነበር። አሁን እስቲ እየጫንኩት ነበር።
Okay። አሁን ላይ ተስተካክሏል። ChipChip Social በሚለው ቴሌግራማችን ገብተው link አለ። በዛ link መሰረት ገብተው ያውርዱ።
አይ የበፊቶች ውስጥ group ውስጥ አለሁበት ለዛ አሉበት። Okay።
አዎ፣ አለሁበት።
በ link ገብተው okay order ያርጉ። እሺ፣ application ኡን ያውርዱት እና update አርጉ Okay። እሺ።
ይጠቀሙ። አምስት item ኦችን ካዘዙ ያው one KG በነፃ እንደሆነ ሰምተዋል።
ምን one KG በነፃ እናመጣለን። አምስት item ኦችን አዘው group leader ከሆኑ እርስዎ ኦኬ።
አንዳንድ ኬጂ እያንዳንዱ product ላይ ከሁለት መቶ ብር በታች ከሆነ በነፃ ነው የምናመጣሉት።
በቃ እሺ።
አዎ፣ ብዙ ነገሮች ተስተካክለዋል እና ይጠቀሙ። የሰው ብዛትም ስምንት አስር የነበረው ወደ ስድስት ወርዷል።
በቃ እሺ። ቼክ ኦርደር አደርጋለሁ።
አድርጉ። እሺ order አድርጉ። እሺ እናመሰግናለን።
እሺ፣ እሺ።